አላውቅም።
ሄሎ
ሄሎ ሰላም ጤና ይስጥልህ።
አለን ሰላም ነው።
አለን አለን። ቤት ቤት ነው እንትን ብር withdraw አርግቼ ስንት ደቂቃ አልገባም።
ይቆ- አይ ስንት ደቂቃ ይቆያል? ብዙ ይቆያል።
በቻፓ አንዳንዴ process ላይ ሆኖ ከሰላሳ ደቂቃ እስከ ሁለት ሰዓት ሊቆይ ይችላል።
ሁለት ሰዓት እንደዛም ላይቆይም ይችላል። ግን እም፣ እንደ አይ፣ system አቸው እስካሁን ነው።
እሺ፣ እስካሁን አ- እንትን አ-
እም? ሄሎ እስካሁን እ፣ እስካሁን አልገባልኝም።
መቼ ላካው ነው?
አ፣ አሁን እሺ ቤተሰብ ስልክ ይሄ ነው ያ ኧረ አይደለም ሌላ ዜሮ ዘጠኝ ሰባ ስድስት
እሺ
ሀምሳ አራት እሺ ሰላሳ ሶስት እሺ ዘጠና ዘጠኝ ሳፊ እንዴት ነው?
ስንት ብር ነው አባ?
አንድ ሺህ ብር
process ላይ ነው። ትንሽ ጠብቀው እሺ። ይገባል።
እም፣ እሺ እሺ መልካም ምሽት።
ካልገባ እደውልልሻለሁ።
ደውል። እሺ፣
ማነሽ ልበላት?
ሀብታም እሺ እሺ